Gracias, Spirit. Ni wa kuma Nardo?
ሰላም አመቻች ነው።
ሰላም።
ወደ ቁልፍ በር ዲፖዚት አድርጌ ነበር እስካሁን አልገባልኝ ነው።
እሺ። ከቴሌ ብር ነው ያስተላለፉት? ከሲቢ ነው።
አዎ ከቴሌ ጋር- ከቴሌ ጋር።
ቴሌ ብር በዚህ ቁጥር ነው የሚጠቀሙት? መስመር ላይ ያሉ መስመር ላይ ያሉ ደንበኛችን መስመር ላይ ያሉ
አለዋ እሺ። በዚህ ቁጥር ነው ቴሌ ብር የሚጠቀሙት?
አዎ በዚህ ቁጥር ነው።
እሺ። ሙሉ ስሞትን ይንገሩኝ።
ቶማስ ሰለሞን አሰፋ።
ቶማስ
ሰለሞን አሰፋ
እሺ። ያስተላለፉት የገንዘብ መጠን ስንት ነው?
እ፣ አንድ ሺህ አንድ መቶ ሀያ ብር አርባ ስምንት ብር አንድ ሺህ አንድ መቶ አርባ ስምንት ነው የሚሆነው total ኡ። እኔ እሺ።
ያሰረኩት አንድ ሺህ አንድ መቶ ሀያ
እሺ ደንበኛችን ዛሬ ነው አይደል የሞከሩት?
አሁን አዎ እሺ መረጃውን መዝግብ ይሎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን screenshot አንስቶ ይላኩልን። ቁጥር ላስይዘው ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት እሺ ሲልኩልን ለሚመለከተው አካል ዜሮ ዘጠኝ ዘጠና ሁለት
ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ አምሳ አምስት ልክ ነው ደንበኛችን። እሺ ሲልኩልን ለሚመለከተው አካል እናስተላልፍሎታለን። ምን አሉ?
መስመር ላይ ያለች ሌላሰው
ለሚመለከተው አካል እናስተላልፍሎታለን። ቴሌግራም ሊልኩልን እ፣ እናገኘዋለን ደንበኛችን። ከስር ስሞትንና ስልኮትን ያስቀምጡልን።
እሺ
ሌላ የሚረዱት ነገር አለ?
አይ አመሰግናለሁ እሺ ስለደወሉ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉ እስከሚሰሙት ድምጽ በኋላ ያስቀምጡ። መልካም ምሽት ይሁንልዎት።